ሰላም ጤና ይስጥልኝ። ችግር ሰላማች ነው።
ይመስገን።
ትላንትና የሆነ order እንትን ብዬ ነበረ፣ ግን ቱሪስቲ በሚለው ላይ እያየሁት አይደለም application
እስኪ check ላድርግልዎ። ስልክ ቁጥር ንገሪ።
ዘጠኝ አስራ አንድ እሺ ሀምሳ ሁለት
ስንት አሉት?
ዘጠኝ አስራ አንድ ሀምሳ ሁለት ሰላሳ አምስት ሰባ አንድ
ሀምሳ ሁለት ሰላሳ አምስት ሰባ አንድ ምን ነበር product ኡ?
ስድስት ነገር ነው።
አቮካዶ፣ ካሮት፣ ቲማቲም ነው።
አዎ
Okay፣ accept አልተባለም። ለዛ ነው ዛሬ አይደለም ይወጣልዎት፣ ለነገ ነው
Okay።
ለነገ ነው የሚወጣው። ይሄ
ምን ስ- እንትን ነው ቀኑ ቀኑ ምን እ?
እ
ለዛሬ ፈልጌው ነበር actually ትናንት ትናንት እኮ ነው እንትን ያልኩት።
አዎ አዎ ገብቶኛል፣ ግን accept ስላልተባለ ነው ለሱ ያላሳየሁት። የሚወጣው ለነገ ነው ማታ accept ተብሎ ማለት ነው።
እሺ እሺ እሺ እሺ፣ መልካም ቀን።